እርግጠኛ ነኝ ቅድስት ነች የምታመጡት።
Hello ቤርሳቤ ነኝ።
ቤርታ
አቤት።
እንዴት ነሽ?
አለሁ።
ያው የተረገምኩ እኔ ነኝ።
ምን ሆነብህ ደግሞ?
ምን ባክሽ ከኦሎምፒያ ላይ ያዝኩት መሰለሽ ወደ አራት ኪሎ ኧረ ተው።
እግዚአብሔርን የት ሆነህ ነው?
መገናኛ መገናኛ ሆኜ አራት ሚሳይን በልቼ ወደ መገናኛ እየሄድኩ ምሳ ከበላ ስራዋ ምን ችግር አለው?
እንዴ ሞትኩኝ ገና።
ስንት ነው ወደ ነበሩ?
እሺ ቆይ አንዴ ድንገት ሰላሳ አንድ ዘጠና አንድ
ሰላሳ ዘጠና አንድ ሰላሳ አንድ ነው።
ሰላሳ አንድ ዘጠና አንድ አዎ እንዴ አንዴ ኦሎምፒያ መስመር ላይ ጠብቀኝ።
ቆይ ዝም በል በእናትህ ቅድም እኮ እኔ ሰይጣን ነኝ
ጭስ ያለ የሬስቶራንት እ ስለነዋል ግን ይዘውታል መሰለኝ።
አይ እሷ ደግሞ ደስ የሚለው ከበለው ስራዋ
ይኸው አሁን ሁለቴ ደወሉልኝ ዛሬ አሁን መቁጠር አለብኝ
መገናኛ ነው። አይ እሱ ያለው
ቤልታዬ
ኧረ የኔ ነገር መመካከር ሆነ እየሄድክ ሌላው
ጸደቀ ወይ ደግመህ ከያዝከው ትሰራዋለህ። ሌላ ኦርደር ተሳስተም ከያዝክ ትሰራ- ትሰራዋለህ። ምኝን ኧረ ያስወጣል አለ- አለው እንደው እንደው እሱ እንዲህ ሲሆነው ይመጣል ይዘው
አስወጥቼ ይልሃል።
እሺ በጣም ነው የማመሰግነው ኧረ ቀንሽ የተባረከ ኧረ ተው እንኳን እንኳንም አየሁሽ ባላይሽ ነበር የሚቆጨኝ
ቻው በይ እስኪ ቻው።